ሄሎ ሰላም ነኝ።
ሰላም ነው። ዘጠና ስምንት አርባ ስምንት time ኡን አትለቅም። እ ይሰማል or- order ነበርክ ንገረኝ።
ዘጠና ስምንት አርባ ስምንት ዘጠና ስምንት አርባ ስምንት ማነው ስምህ?
አስር
አትርሳኝ።
አዎ ሄሎ አትርሳኝ። ይስተካከልልሃል ተብለሃል?
አዎ ምን የሞተር ነው ወይስ የምንድን ነው?
አይደለም ከምግብ ቤቱ አንድ ደቂቃ አልቆብኝ ነበር ተቀበሉ ጥዬ ልውጣ ምናምን ብዬ አይ ይዘህ ውጣ ምናምን አንተ ብዬ ነበር ወጣሁ።
okay ይስተካከልልሃል ብለውሃል? እሺ እጠይቃቸዋለሁ። እሺ አባ
እሺ